ጤና ይስጥልኝ ሁሉ ስፖርት ባኮ የምንወዳውት
እግዚአብሔር ይመስገን እማዬ እኔ ላይ ማለት ነው እንትኔ ላይ አካውንቴ ላይ ቴሌብር የሚል አማራጭ deposit ለማድረግ አጥቸዋለሁ።
አዎ ሲስተማችን update የተደረገ ስለሆነ ነው። ይጠብቁን በትዕግስት።
ኧረ ቆይተዋል በጣም
update ተደርጎ እስኪያልቅ ድረስ በትዕግስት ይጠብቁ።
Okay በሌላ method ማስገባት አልችልም።
ሄሎ ካሽ አለ። በሄሎ ካሽ ማስገባት ይችላሉ።
ሄሎ ካሽ ደግሞ እንትን authorized አልተደረገም።
ሄደው አንበሳ ባንክ authorize ማድረግ ይችላሉ።
Okay እነዛ ነው።
አዎ
እሺ፣ አመሰግናለሁ ቆንጂት።
እሺ፣ መልካም ቀን
ለወላችሁ